ሄሎ ሀሴት ላይ
ፍቅር አሁን አግኝቻት ነበር። ሀሴት ሄሎ፣ ወይ ሀሴት ስም ማለት
ሙሉ አለም ነኝ። ሙሉ አለም ሙሉ አለምሽ ነበር።
ሬስቶራንት location ብቻ ተጽፎ የተለቀቀልኝ ሬስቶራንት እንትን ነበር። ወርደን የ customer location የለም።
የለውም አዎ የ customer location የለውም። ሬስቶራንቱ ብቻ ነው ያለው። ፍቅሬን አግኝቼ ነበር። አሁን እያየሁልህ ነው። ስልኩ ተዘጋ።
የካቲት አስራ ሁለት ሆስፒታሉ ጀርባ ናት።
አዎ እኮ አይለቀቅልኝም ታዲያ።
ለቋል refresh አድርገው
እርግጠኛ ነሽ?
ተለቆ ነው እኛ የሚታየን ነው። አዎ አይቼዋለሁ።
እሺ ቃል